hello ወይ እሺ ይሰማኛል። አሁን የክፍለ ከተማውን ኃላፊ ፈልጌ ነበር፣ የወሳኝ ኩነት ኃላፊ። ሁሉም ወረዳ ላይ ያልተመደበልኝም ስላለ እናናግረው ብለን የት ወረዳ ላይ ክፍተት እንዳለ ለማወቅ ብለን።
እሺ ስለዚህ የክፍለ ከተማ የ ICT ቡድን መሪ አለ። የእሱን ስልክ ልስጥህ።
እሺ
text ላርግልህ ወይስ እንዲሁ ልበልክ?
እሺ ንገረኝ፣ ችግር የለም።
የዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ስልሳ ስድስት ሀያ ሰባት ሀምሳ አምስት
ሀምሳ አምስት ይህንኑ ቁጥር ነው ዜሮ ዘጠኝ አስራ አንድ ብሎ የላኩልን ማለት ነው።
okay አስራ ሶስት ነው።
አስራ አንድ ብሎ ነው የላኩልን።
አሃ፣ በቃ እሺ፣ አመሰግናለሁ። ደውልበታል።
እሺ Thank you.